Hello
Hello ጤና ይስጥልን ቢኒያም ኖት አብሮ ይስጥልን። አዎ ነኝ።
ከ We Plus Solution ነበረና የምደውሎት ባለፈው አርብ ዕለት link ልከንሎት ነበረና register አድርገው ከሆነ check ለማድረግ ነው።
አላደረኩም። አሁን ላድርግ። እሺ እሺ አሁን አለ- እሺ፣ ላድርግ።
እሺ፣ እሺ።
ምን ነበር ያልከው?
We Plus Solution link ኡን register ማድረግ
እስቲ ቆይ ልከሽልኝ ነበር አይደል? እንደገና አዎ።
ምን ትልክልኛለሽ? check ላድርግ።
ል- ልኬላ ነበር። እሺ፣ እስቲ ቆይ check ላድርግ።
እሺ፣ አጋጣሚ እንትን ላይ ነበር ስለነበር ቀረጻ ምናምን ፕሮግራም ላይ ስለነበር እሺ፣ ችግር የለውም።
አልከፈትኩም። አርብ ዕለት አይደለ?
አዎ አርብ ዕለት ነው።
አዎ እኮ እኔ አርብ ዕለት ቢሮም አልነበርኩም።
እሺ፣ ችግር የለውም። እሺ፣ ሲመቾት እንትን ይበሉ።
እሺ እሺ፣ አሁን check ላደርገው ነው።
እሺ፣ አመሰግናለሁ።